ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ሰላም ነው። እኔ የምልህ ትናንትና order ነበር እናንተ ጋር አምስት item እና አራቱ item ብቻ ነው የመጣልኝ። ዛሬ አንድ item አላለኝም። አይ አዎ ትናንት ማ- ያዘዝኩት ትናንትና ማታ ነው እና item ኡን already ዛሬ ተረክቤያለሁ።
Okay።
ያዘዝኩት አምስት item ነው የመጣልኝ ግን አራት item ብቻ ነው።
Okay እሺ፣ በዚህ ቁጥር ነው በአስራ ሁለት ቤቱ ነው ያዘዙት?
አዎ በአስራ ሁለት ቤት
እሺ፣ አንድ check ላድርግሉት።
እሺ፣ ችግር የለም።
እሺ፣ አርባ ትዕግስት በሚል ነው አይደል?
አዎ ትዕግስት በሚል Okay ምንድን ነው የቀረቦት?
እ፣ ሻይ ቅጠል አዲስ ሻይ አዲስ ሻይ። እሺ።
አዎ Okay ያው የ product እጥረት ስላለ ነው Accept አልተደረገም order ኡት፣ ለዛ ነው Okay so ምንድን ነው የማደርገው?
ይመጣል፣ product ኡ ይመጣሉታል።
ይመጣልኛል።
አዎ ነገ ነገ አሁን ደውዬ ወይ check አድርጌ ልንገሩት product ኡን የሚገባ ከሆነ ዛሬ
እሺ አይ አጣዳፊ አይደለም፣ just እኔ ለማሳወቅ ነው ስለከፈ already ብሩ ስለተከፈለ Okay፣ ለምን አዎ።
አልመጣም የሚለውን ነገር አይ፣ Information ለማወቅ ነው።
ችግር ነው። እሺ፣ ስለዚህ ይመጣሉታል ሁለተኛ ለዛ ከሆነ።
በሚመጣ ሰዓት አዎ ይደርሱታል፣ ችግር ነው።
እሺ Okay፣ አመሰግናለሁ።
እሺ መልካም ቀን።
Thank you.